ሰላም ጤና ሄሎ።
ይስጥልኝ።
ጤና ይስጥልኝ።
የኤም electrical installation
አዎ ማለት ሰላም እባላለሁ። ከ We Plus Solution ነበር የምደውለው።
ከየት?
ከ We Plus Solution የሚባል ድርጅት ነበር የምደውለው።
እሺ ድርጅታችን አዲስ መተግበሪያ develop አድርጎ ከሀምሳ በላይ አገልግሎቶችን በውስጡ ይዞ የመጣ app ነው እና እርስዎም በነጻ ድርጅቶን እንዲያስተዋውቁ ለመጋበዝ ነበር። ስልካችሁን ከኢንተርኔት ላይ ነው ያገኘ ነው
እሺ
እና app ኡን ከ App Store ወይም ደግሞ ከ Play Store አውርዳችሁ We Plus Solution የሚለውን በነጻ ድርጅቱ ማስተዋወቅ ይችላሉ። ለመጋበዝ ነው።
ምንድን ነው ሚ ዊ ፕላስ ሶሉሽን ዊ ዊ ፕላስ አዎ We Plus Solution ከ Play Store ወይም ከ App Store ማውረድ እና መጫን፣ ከዛ በኋላ ድርጅቱን በነጻ ማስተዋወቅ ነው። link ኡንም መላክ ይችላለሁ በቴሌግራም።
በቃ ወይም- ላክልኝና እንትን እሺ thank you እሺ፣ አመሰግናለሁ። እንግዲህ መልካም ቀን።
እሺ እሺ